አሎ አሎ፣ ሰላም ነው?
እግዚአብሔር ይመስገን።
እንዴት ነሽ?
እግዚአብሔር ይመስገን።
አ፣ አቪዬተር ጨዋታ እየተጫወትኩ ነበረ።
እሺ ከአሁን በፊትም የሆነ ብር ተወስዶብኛል። እ፣ ደውዬ እንትን ብዬ ነበረ። ምንም የሰጠ- የተሰጠኝ መልስ ብር ካርድ የለውም። ትናንት ማታ ደግሞ አስራ ሶስት ሺህ ብር ደግሞ ወደ ቴሌ ብር ላኩ ብዬ አየር ላይ ወዴት እንደገባ አላውቅም።
ከ transaction ላይ አልገባለትም። ፎቶ ያንሱና በቴሌግራም ይላኩልን።
እ?
ከ transaction history ላይ አሁን አልገባልኝም ያሉትን ፎቶ ያንሱና በቴሌግራም ይላኩልን።
አዎ፣ ከጨዋታው ወደ ቴሌ ብር ወጪ አድርጌ ልኬ አየር ላይ ወዴት እንደገባ ግን እንጃ። እንዴት አድርጌ ነው አሁን ፎቶ ከ transaction ላይ ፎቶ ያንሱና ይላኩልን እያልኩት ነው። ደንበኛችን
ከመላኪያው ላይ ነው ወይስ ከእንትን የዝውውር ታሪክ ላይ አለ አይደለ?
እ?
የዝውውር ታሪክ የሚል አለ አይደለ?
አዎ ከሱ ላይ ባንክ ዝውውር ውስጥ ይገቡና አሁን ያልገባሉትን አስራ ሶስት ሺህ ብር እ።
ፎቶ አንስተው በቴሌግራም ይልኩልናል።
እንትኑ ላይ አያሳይም። አሁን ብሩን እኮ አያሳይም። ልኬው እኮ አየር ላይ የለም።
ብሎትን ይስሙኝ መጀመሪያ ተጨማሪ እሺ።
የሚለው ውስጥ ይግቡ።
እሺ የጨዋታ ታሪክ የም- የዝውውር ታሪክ የሚል አለ አይደል?
አዎ ከዛ ላይ ያልገባለትን ፎቶ አንስተው በቴሌግራም ይልኩልናል።
ዝውውር ታሪክ
የባንክ ዝውውር የሚል ውስጥ- የሚለው ውስጥ ሲገቡ ውስጥ ምን አስራ ምን ሶስት ሺህ የባንክ ዝውውር የሚለው ውስጥ ሲገቡ የአስራ ሶስት ሺህ ብሩን ያገኙታል። ከዛ ላይ screenshot ያደረጉና በቴሌግራም ይልኩልናል።
እሺ እሺ አልገባኝም፣ ግን ያው ዞሮ ዞሮ ያለው ነገር ሊ እሺ